አልጠጣች።
ሰላም ጤና ይስጥልኝ።
ሄሎ፣ ሰላም ጤና ይስጥልኝ።
ሰላም እንደውላችሁልኝ ነበር።
እ እሺ ማን ነበረ ስሞት? ይቅርታ አልማዝ
ተደውሎሎት ነበር። እስኪ ቆይ ሌሎቹ ይሆናሉ፣ ሌሎች call center ኦች ይሆናሉ። እሺ እንደውሎታለን መልሰን።
እ ChipChip ነው አይደለም?
አዎ ነው።
እ strawberry ም አልደረሰኝም። እ ኮድ ደርሶኛል።
okay እስኪ ስልኮትን ይንገሩኝ አንዴ።
ዜሮ ዘጠኝ ሀያ ዘጠኝ እሺ ዘጠና አምስት እሺ
ሰባ ሀያ ስምንት
መቼ ነው ያዘዙት strawberry ውን?
እ ሀ- እ ቅዳሜ ዕለት ነው።
በአስራ ስድስት ነው።
እ አዎ
okay strawberry ሰሞኑን አልነበረም product ኡና፣ እስኪ ከመጣ ለነገ እንዲመጣ እናርግልዎት።
code code ሰጥታችሁኛል። code ተሰጥቶም አይመጣም እንዴ?
አዎ ኮድ ከተላከልዎት ችግር የለም፣ በሱ ኮድ ነው የሚቀበሉት።
እም፣ አይ እኔ መጨረሻ ላይ እ፣ እንትንም ኮድ ከተላከ በፊት እንደዛ ነበር። ኮድ ከላካችሁ እቃው አዎ።
እንደሚደርስ እርግጠኛ ስትሆኑ ነው ኮድ የምትልኩት አይደል?
አዎ ይሄኛው የ product እጥረት ሲኖር ኮድ ተልኮ እ፣ product እጥረት ካ- ካለ ያው ለነገ ለነገ ወዲያ ይሆናል። ለዛ ነው አዎ፣ ሌላም ስኳርም አለኝ እ፣ ስኳር እንኳን ለጊዜው የለንም። product ኡ አሁን እ፣ strawberry ም አሁን የለንም፣ ግን ነገ ከመጣ ብዬ ነው አሁን እንደዛ ያልኩት። ማለት አሁን ቢመ እስኪመጣ ይታገሳሉ ወይስ refund እናርግልዎትና አይ እንዳትቆጠር ሌላም ያደርጋሉ?
ስላለኝ refund ከምታደርጉ እም፣ በመጣ ሰዓት
ሌሎችም እቃዎች አሉ። ይታያቸዋል አይደል?
በአስራ ስድስት ያዘዙት አጠቃላይ አልመጣም።
እ፣ ስንት እቃ እንደመጣ አላውቅም። መኮረኒም አልመጣም። መኮረኒ ማሽ ነበር እ፣ ፓስታ፣ ካሮት፣ strawberry፣ ቲማቲም፣ ስኳር፣ apple እም፣ እና እንትን ዘይት አይደለም።
አዎ ያልመጣው መኮረኒ፣ strawberry እም፣ እና አንዱ ደግሞ ምንድን ነው ሶስት ነገር ነው ያልመጣ strawberry፣ መኮረኒ እና okay lemon ኡ የበፊት ነው። lemon ኡ የበፊት ነው። ስኳር ስለዚህ አዎ፣ ሶስት ሶስት ሶስት product ፓስታ፣ መኮረኒ እና strawberry
ስኳር፣ መኮሮኒ፣ ፓስታ እና
ፓስታው መጥቷል። strawberry እና መኮረኒ እና ስኳር ሶስት።
በቃ እሺ፣ በመጣ ሰዓት እንዲመጣ እናደርግልዎታለን።
እሺ።
እሺ እናቴ፣ እሺ መልካም